እኛ እኮ ሀያ አራት ሺህ ውስጥ ነው።
ሰላም ጤና ይስጥልን ችብችብ ሰላም ናችሁ?
እግዚአብሔር ይመስገን።
ሀያት እባላለሁ። ነጭ ሽንኩርት ነበረኝ። በየትኛውም እንትን የላካችሁልኝ ለማለት ነው። ቁጥሬ እስኪ- ልንገርሽ ነው እሺ ዘጠኝ አስራ ሶስት እሺ ሰባ አንድ አርባ ዘጠኝ ሰላሳ አንድ
ሰላሳ ሶስት ሰላሳ አንድ ነው።
አርባ ዘጠኝ ሰላሳ አንድ ሰባ አንድ አርባ ዘጠኝ ሰላሳ አንድ
እሺ መቼ ነበር ያዘዙት?
ከትላንት ወደ
እ፣ ትናንትና driver አልደወለልዎትም?
አዎ አልደወሉልኝም።
እስኪ ስልክ ቁጥር ልንገሮት። እዚህ ጋር እንደወጣ ነው የሚያሳየኝ።
እሺ ዘ- ዜሮ ዘጠኝ አርባ አንድ እሺ ሀያ ስድስት እ ዜሮ ሰባት አስራ አንድ
በዚህ ልደውል።
አዎ ይደውሉ እስኪ።
አመሰግናለሁ።
እሺ